Voilà. Alors. ያ አብሮ ይስጥልን።
እንትን ከሀረር ወደ ወጫሪ ትሄዳላችሁ አይደል?
እ፣ ሀረር ጅጅጋ ትመጣና ከጅጅጋ ወቻ ነው። ዛሬ ግን ሰዓት አይበቃ
አዎ እኮ ለመጠየቅ ነበር።
የለም ከሀረር ጅጅጋ ነው የምትመጣው። ከጅጅጋ ነው ወቻሌ የምትሄደው።
አዎ እኮ ሀረር ያለ አይደል?
ከሀረር ጅጅጋ ያለው
እኮ ማለት ሀረር ይገኛል። ቢሮ አላችሁ?
የለም በድሬዳዋ መኪና ትመጣለህ።
አሀ okay።
ቁጥራቸው ልስጥህ እሺ።
ዘጠኝ አስራ
እ፣ ቆይ ሊያስ እሺ ስንት ነው ያልከው?
ዘጠኝ አስራ አምስት
ዘጠኝ አስራ